ሄሎ
ሄሎ ሰላም ጤና ይስጥልን። ቴሌ ነኝ።
አብሮ ይስጥልን። text ተልኮልኝ ነበርና ወደዚህ ደውሉላት። ጥያቄ ተሳስቷል ብሎ ማለት ነው።
አቤት
ይሄ የሆነ text ደርሶ ነበርና ወደ ስድስት ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አሉ። ኮከብ ዘጠኝ ሰማንያ አምስትን ስላለ ይደውሉ።
ኮከብ ሰማንያ አምስት ኮከብ ዘጠኝ- ዘጠኝ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። አንድ ቁጥር ላይ ለመመዝገብ፣ ሶስት ቁጥር ለመጫወት፣ ሰባት ቁጥር ቋንቋ ይምረጥ የሚል አለ። hello
ይሰማ
ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በ coin ነው የሚጠቀሙ።
በ text ነው። በ text ነው። ጥያቄና መልስ በ text ነው።
ስልኮት ላይ አለ። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና okay አንድ ቁጥር ላይ ይመዝገቡ። ሶስት ቁጥር ላይ ለመጫወት ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል ይመጣለታል።
እሺ፣ እሺ። አመሰግናለሁ።